አቤት ይቆራረጣል። ማንኛችን ቤርሳቤ ነኝ።
ቤርሳቤ ሰላም ነው አለም ጤና አለ። ሁለት ወረር ይዤ ነበር። አንደኛውን በአንደኛው order ነበር ቀይር ተብያለሁ አለችኝ።
ሁለት order ይዤ ነበር።
አ ከአንድ ቤት ሁለት order ይዤ ነበረ። ተመሳሳይ ሁለቱም ያንተ ነው?
አ accept ብያቸዋለሁ።
okay እኔ ጋር ያሉ ሁለቱም order ኦች አንደኛውን order ነበር በአንደኛው ቀይር ተብያለሁ አለችኝ።
እህ፣ እሺ order ነበራቸው ነገር ማነው ስምህ?
ላውጣልሽ አንድ ጊዜ ስም ማለት ከዛ
ስልሳ ስድስት ሰማንያ ሶስት አንደኛው እሺ
አንዱ ደግሞ ስልሳ ስድስት ሰላሳ ሰባት
ስልሳ ስድስት ስልሳ ስድስት ሰላሳ ማነው ስምህ?
አቡበከር
አወከ አዎ hello hello hello ይቅር ሁለቱም አዎ ስልሳ ስድስት ሰማንያ ሶስት ብሎ ገብቷል። አቡበከር አቤት እ፣ ስልሳ ስድስት ሰማንያ ሶስቱን ብቻ ነው እሺ ፈርመ የምትወስደው ያንኛው cancel ነው የሚሆነው።
በቃ አንድ መሳሳት order ነው የሚሰግን አኪል ስልሳ ስድስት ሰላሳ ሰባት cancel ይሆናል።
ግን
ሰማንያ በዚሁ ሶስት ላይ ታደርግልኛለሽ? ግን አይልሃል በዚሁ አድርግልኛለሽ።
ሰማንያ አልን- ሶስቱ ላይ ነው እሺ የምትፈርመው።
እሺ
አላ